ሄሎ
ሄሎ ጤና ይስጥልን።
አሁን ደውዬ ነበረ። የድሬዳዋ በረራ አለው ብሎ ስልኩ ተዘ- ተቋርጦ ነው።
አዎ የድሬዳዋ በረራ የለም።
አሁን በሉ
ምን አልከኝ?
ከአዲስ አበባ ድሬዳዋ የሚሄዱበት በረራ ሙሉ ነው።
ሙሉን አሁን ምንም የለም።
አዎ ያለው በሀያ ስምንት ነው። በሀያ ስምንትም business class አስራ ሰባት ሺ ሰባት መቶ ሀያ አንድ ብር ነው ያለው
አ
በ- በእኛ በአስራ ዘጠኝ ማለት ነው።
በአስራ ዘጠኝ ማለት ነው።
አዎ በአስራ ዘጠኝ ላይ
ደርሶ መልስ ነው ወይስ ሜጃ ብቻ ነው? እንደዚህ ብሎ መሄጃው ብቻ
አ እ፣ በስንት ነው ያለው አዎ፣ ክፍት ቦታ?
እሱኛው ላይም የአንድ ስ- የሶስት ሶስት ሲት ነው ያለው እሱኛው
እ የሶስት ሰው ነው ያለው ቦታ
የሶስት ሰው ቦታ ቢ- business class ኡ ማለት ነው።
አዎ የከሰዓት በረራ ነው። የሶስት ሰው ቦታ ነው ያለው።
አ
ዋጋው አስራ ሰባት ሺ ሰባት መቶ ነው።
አ አይ normal እ፣ ክፍት ቦታ የለም። የዛን ሰሞን እ፣ በረራ አለ የለም በረራዎቹ ሙሉ ናቸው።
አ በአስራ ስድስትም ጭምር በአስራ ስድስቱ ሙሉ ነው።
በቃ እሺ፣ እሺ፣ አመሰግናለሁ።
እናመሰግናለን ስለደወሉ። መልካም ቀን።